hello ሰላም ኪሩቤል ሰላም። እሺ እ አንድ ትኬት ነበረ ቀ- አሁን ደውለን የነበረውት እ ከሰሩ ደውሎ እ ትናንትና የጽዳት ባለሙያ መጥቶ አጽድቶታል ብሎ ነበር እና እሺ፣ ለሁሉም call ticket raise ማድረግ ስላለብን ግዴታ raise cleaning service request አድረግ ነው እና እሺ፣ እዛው ኢሊደር ላይም close አድርገነዋል። ticket ኡን clean እንደተደረገ ጽፈን እሺ።
close አድርገነዋል።
ይሄ አሁን ያልኩሽ ሰሜን ወሎ ያልኩሽ ነው።
አዎ ብሬ ብሬቻ ጃምፓ ሀውስ የሚባለው አዎ ትክክል። አዎ አዎ አዎ አዎ አዎ።
አዎ እና ተጸድቷል እና አስመዝግብ ተብዬ ነው ብሎ ነበር የደወለልን ግዴታ አ መመዝገብ owner ኡ owner ኡ እንደዛ ነው ያለው።
ስላለ- አዎ አ፣ አ፣ ስለዚህ ግዴታ cleaner ኡ ነው።
መመዝገብ ስላለብን ነው መዝግበን close ያደረግነው እዛው እሺ እሺ። አዎ፣ አይ አሁን ጠይቄ ነበርና ልክ ነው። አይ ጥሩ፣ ልክ እንደዛ ከሆነ ተስተካክሏል ማለት ነው።
እሺ እሺ ኪሩቤል አመሰግናለሁ። እሺ